ከታች ያለው ሄሎ ሄሎ፣ ጤና ይስጥልኝ።
አብረሽ ጥል ከቺፕቺፕ ነበር የምደውልልዎት።
እሺ ነጭ ሽንኩርት order አድርገው ነበረ።
አዎ አዎ፣ እና እ፣ አቅራቢያችን ስላላቀረበልን ያው ዛሬም አልላክልንዎትም እና refund እናድርግልዎት ወይስ ይጠብቃሉ?
እስከ መቼ ነገ ይደርስ ይመጣል ነገም አላወቅኩም። ነገም ላይገባ ይችላል። እርግጠኛ ሆኜ ልነግሮት አልችልም።
አዎ፣ በዚህ ሳምንት አይደርስ እስካልደረሰ ምንም እ፣ ብሩ መለሳ በዚህ ሳምንት ካልደረሰ እሺ፣ ስለዚህ refund እናድርግልዎት።
በቃ ይደረግ እሺ እሺ፣ ይቅርታ በጣም እሺ።
እሺ፣ ችግር የለም።
እሺ፣ መልካም ቀን